ጤና ይስጥልኝ ድምጽ ሄሎ ሄሎ
ሄሎ
አቤት ሰላም ጤና ይስጥልኝ
hello አይሰማም?
አቤት ይሰማል ዶንኪ ቲዩብ ነው ምን ልርዳዎት
አዎ እሸቱን ማግኘት ፈልጌ ነበረ።
እሸቱን ቀጥታ ማግኘት አይቻልም ምን ነበረ ጉዳዮት
ስልኩን ስጪኛ
እሱን ቀጥታ ማግኘት አይቻልም ያው personal ስልክ የለውም ጉዳዮትን ይንገሩንና ለሚመለከተው አካል ላስተላልፍሎት
እሺ
ለምን ጉዳይ ነው ኮሜዲያን እሸቱን የፈለጉት አይ ለግል ጉዳይ ፈልጌው ነው።
እኮ መናገር አይችሉም መናገር ከቻሉ ያው ጉዳዩ ለሚመለከተው department እንዳስተላልፍሎት ብዬ ነው አይ አሁን መናገር አልችልም። ለነገ እሱም ባገኘው ደስ ይለኛል ብዬ ነው።
እሺ በቃ መናገር ካልፈለጉ ኢሜል ማድረግ ይችላሉ የግል ጉዳይ ከሆነ ኢሜል ያደርጉለት
እሺ
ኢሜሉን ልንገሮት
ኢሜሉን ቆይ ቆይ ቆይ ቆይ ልጻፍ።
እሺ
እሺ ጀምሪ።
ኮሜዲያን እሸቱ at gmail dot com በእንግሊዝኛ ኮሜዲያን እሸቱ አት ጂሜል ዶት ኮም ኮሜዲያን እሸቱ አት ጂሜል ዶት ኮም
አት ኢሜል ዶት ኮም ጨረሽ?
አዎ በዚህ ኢሜል ማድረግ ይችላሉ።
እሺ እሺ እናመሰግናለን። መልካም ምሽት።
እናመሰግናለን። እሺ